የመጋቢት ቁጥር ማሳያ ስንት ነው?
አቤት
የመጋቢት ቁጥር ማሳያ ስንት ነው?
ይቅርታ መጋቢት ምን አላውቅም እ አላውቅም መጋቢት ይቅርታ መጋ- ቁጥሩን አላውቅም።
መጋቢት
አቤት መጋባይት
ሜጋባይት አዎ
Hello
የመጋቢት ቁጥር ስንት ስንት ነው?
የምን ቁጥር ፈልገው ነው?
የመጋቢትስ ለማወቅ ያለን አልገ- አልገባኝም። የኛ ቴሌቪዥን ነው። ስለ ቴሌቪዥን ነው መረጃ መስጠት የምንችለው።
እ፣ እሺ እሺ ይቅርታ እሺ